አልሐምዱሊላህ ሰላም ጤና ይስጥልኝ። እሺ፣
ሄሎ ሰላም ነው።
እግዚአብሔር ይመስገን ሰላም ነው አባ።
አዎ፣ ሰላም ነው አባ። እ፣ አይ አሁን የደዊ ላይ ነው። እሺ አስራ ስድስት ቼክ አድርገው።
እደውልሻለሁ።
አስራ ስድስት ማን ልበል አባ? ማን ነበር ያናገረ?
አመኖር እ? እ?
እ፣ በዚህ ቁጥር ውትድረው አረግ አስራ ስድስት መቼ?
ቼክ አድርገው። ሶስት ሺ መቼ?
አስራ ስድስት ቀን አስራ ስድስት አዎ፣ ዛሬ አስራ ስድስት አይደለም ምን አልከኝ?
ዛሬ አስራ ድምፅ አባ ስድስት አይደለም?
ጮክ አድርገው። እሺ፣ በጣም ርቋል።
ምን አልክ?
ድምፅህ ርቆብኛል። ጮክ አድርገው።
ዛሬ አስራ ዘጠኝ አይደለም?
አዎ፣ እሺ አስራ ስድስቱን check አድርገው። ሶስት ሺ withdraw አረገ ሶስት ሺ አዋ
እሺ፣ ቆይ አንድ ሺ በዚህ በደወልክበት ቁጥር ነው አዎ
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው
አዎ
በየትኛው ነው?
ምን አልክ?
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው
ይሄ በዚህ ቁጥር ነው። አዎ
እሺ እ፣
የተነገረ ማታ
አዎ ከትናንትና ወዲያ ማታ ልክ ነው።
እ፣ አለው አይደለም?
አዎ አለው ግን ይኸውልህ processing ላይ ነው የሚለው ከቤት ቤት already ወጥቷል። ቻፓዎች ናቸው የያዙት። እሺ ስለዚህ ምን ታደርጋለህ መሰለህ?
በ- በ- ትናንትና ደውሌ ተ- ተ- ተነገረ ደውሌ የተነገረ ማታ ደውሌ ዛሬ ስንት ጊዜ አዳምጠኝ ደውሌ አንዴ አባ። ከኔ ጋር የተገናኘ ነው ዛሬ ገና ነው አይደለ?
ምን አልክ?
ከኔ ጋር የተገናኘ ነው ገና ዛሬ ነው። ስለዚህ አንዴ አዳምጠኝ።
እሺ ይኸውልህ እኔ ለቻፓውን እልክላቸዋለሁ። አንተም ስልካቸውን ልስጥክና ደውለህ አሁን መጨረሻ ላይ የተላከላችሁን approve አድርጉልኝ በላቸው። እሺ
እሺ ሻባ ስድስት ስልካቸው ልስጥህ።
አዎ ወረበረ ስንት ጊዜ እሺ ደውሌ ዜሮ ነው?
ዘጠኝ ሰባ
ዜሮ ዘጠኝ ሰባ ሰባ ሁለት አርባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ ስልሳ ይቅርታ ዜሮ ዘጠኝ ሰባ እሺ no ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት አዎ ዜሮ ዘጠኝ ስልሳ እሺ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ እሺ አባ